ችግር የለም ውስጥ ተሰጥቶኛል።
ሄሎ ሰላም ጤና ይስጥልን ቤተሰብ እንዴት ነሽ? እንዴት ነሽ? እንደ- እንደምን አደርሽ? እሑድ እንዴት ነው?
ጥሩ ነው። ምን ነበረ?
እ፣ እንትን እ፣ ማታ እ፣ ብር ካሻው ዲፖ ዊዝድሮ አድርጌ አ- አ- እንትን አላገኝ- አላለኝም እና ሰላሳ ሁለት ቤት በዚህ ስልክ ስንት ብር ነበር?
አራት ሺ ሶስት መቶ ብር መሰለኝ።
እሺ check ላድርግልሽ። መስመር ላይ ጠብቀኝ።
እሺ ኧረ እዚሁ አስገቢልኝ።
እሺ ቴሌ ብር ቁጥር 0932 85 33 59 ነው።
በትክክል በትክክል እሺ ገብቶላል። ወደ ቴሌ ብር account check አድርገው።
እግ- እግዜር ይስጥልኝ።
እሺ መልካም ቀን።
እሺ።